hello ታመነ አቤት ከቢሮ ነበር የምደውልልህ እሺ አቢ የምትባል customer ደውላልኝ ነበር አሁን እና አንተ ነው order ዋን የያዝከው
ዝር የማን የማን እ አቢ አቢ ያን ብለህላት ነበረ ኮዳ እሱ ነው የተመደበው location ስጠት ነው የገባው እሷ
እሷ እኮ ያለችው ድልበት head office ጥቁር አንበሳ እኛ ወደ ኮልፌ ነው የድል በትግል መኪና ወጥቷል ጭኖ አሉላ የሚል ነው ወጥቷል
ግን ያዝከው አንተ ነህ እሱ እቃውን ይዤዋለሁ አዎ እኔ ደግሞ አላወኩም አስኮ ቡራዮ ነው ገና የሚሄደው አስኮ ማነው ሳንሲሲ ድረስ ነው የሚሄደው ነው
ስለዚህ ለነገ ነው ይሄ የሚሆን ማለት ነው ለነገ ነው የሚሆነው አዎ ም፣ ተቃሽሽ